Hello? Hello?
Hello.
District?
በቤስት ቤት አዲስ አካውንት ትፈልጋለህ? ፓስወርድ እሺ።
የለም።
ፓስወርድ እምቢ ብሎህ ነው? ፓስወርዱን አጠቃላይ ስምንት ዲጂት መሆን አለበት እና የመጀመሪያውን ካፒታል ሌተር አድርገው። ሄሎ?
እሺ።
እየሰማኸኝ አዲስ ነው?
አዲስ account እሺ። ሄሎ?
ሄሎ።
ፓስወርድ አይደል እምቢ ያለህ? password ኡ አጠቃላይ ስምንት digit መሆን አለበት እና የመጀመሪያውን capital letter አድርገው። ከዛ small letter ም ማስገባት አለብህ። symbol ና ቁጥርም ጨምርበት።
እሺ።
ገብቶሃል? እሺ ካልገባህ ወይ ካስቸገረ ቴሌግራም ላይ ጻፍልንና እዛ ላይ እንጽፍልሃለን።
እሺ። ሚሴጅ ሚሴጅ ሴንድ ሚ
ኦኬ ፓ- ፓስወርድ ረስተህ ነው? እሺ forget password የሚለውን click አድርገሃል? አላከልህም message?
እሺ። አመሰግናለሁ።
እሺ በቃ ቻው።